ጤና ይስጥልን።
አብሮ ይስጥልን።
Mama's Kitchen እንጦጦ ነው።
አዎ ከ ArifPay ነበር የምደውልዎት። አሪፍ POS machine እሺ ደንበኛችን POS machine ኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበረ።
እ፣ ም- ትንሽ እንትን CBE ብር ናት ቴሌ ብር ነበረ የማይከፍተው ልጁ መጣ አሁን አስተካክሎታል።
እሺ ደንበኛችን፣ ሌላ ጊዜ ምናልባት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ ደንበኛችን፣ አመሰግናለሁ። መልካም ቀን ይሁንልዎት።
ታምቀል